ማነው? ቴዎድሮስ ነው።
ሄሎ
ሄሎ ቴዲ፣ ወይ
ሄሎ ቴዲ፣ አለ አቤት።
ቢፍ በርገሩ ድጋሜ ታርልሃል ማለት ነው።
ምን
ቢፍ በርገሩ ታርል። እሺ፣ ሁለት ታርል ተረብሽ።
ለከስተመሩ ደውዬለት ነበር።
ለምን ደወልክለት? ምን አልከው? ከዛ አይ ቦታ ቦታ ልጠይቅ ነበር የደወልኩለት። እንዴት አደረጋችሁ እናንተ?
እሺ፣ ግን አስፈታኔ ታዘዘው ምናምን እኮ ሁለት ነው አሉ እየተሰራ ነው። አንዱ ነገራችን ላይ ይቋረጣል። መልሼ ደውል ደውል ሄሎ
ደላለው ስልክ ደውላለሁ